ጤና ይስጥልኝ ማን ይባላል?
እንትን አይ ቲክቶክ ላይ አይተን ነበር። compact እንትን burgundy color
burgundy ው የለንም እመቤት፣ silver color ነው ያለን።
burgundy ው እኮ አይ ቲክቶክ ላይ አይተን ነው ፓስተር ላይ ተሽጧል። እሱ ተሽጧል እንዴ? okay አዎ የቆየ ነው። ቤቱን follow ስላላደረጉት የቆየ ሁለት ሺ ነው።
አስር አለ ሌላ
ሁለት ሺህ አስር አለን።
ያሪስ
አዎ የአዲስ compact አለን።
አለ ምን አይነት color ነው?
silver silver ዋጋው ስንት ይሆናል? እስከ ስንት ይሆናል?
አስራ ዘጠኝ ከሀምሳ
ወይ ወይ ቀስ